ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪ
አዎ፣ እንትን ትኬት ነበረኝ እና እንዴት ነበረ መጫወት የምፈልገው?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ አማርኛና እንግሊዝኛ አለ። ቋንቋ መርጦ መጫወት
በትኬቱ መጫወት እችላለሁ?
ምን አለ?
በትኬቱ የተሰጠኝ ትኬት አለ።
አዎ በሱ መጫወት እችላለሁ?
ይቻላል እ- እኮ በእነዚህ ትኬቶች ነው አሁን የምንችለው።
ለመጫወት የሚ- ለ- ለመጫወት የሚለውን ነክቼ ነው።
አዎ አዎ ከዚ- ከዚያስ
ለመጫወት የሚለውን ሲነኩ ድሉን ይሞክሩና ጥያቄና መልስ አለ። መርጠው መጫወት
እሺ እሺ እሺ እናመሰግናለን።
game ኡን እንትን ነው ግድ ያልሆነ ነገር ካለ አሳውቁ።
እሺ እሺ